ሄሎ ሄሎ ተቋረጠ።
ወይ ወይ ደግሞ መስመራችሁ እየበላ ነው።
ኦኬ እሺ። የቴስቲሳውን ቼክ ጊዮ ነበርና እዚህ ጋር እንደወጣ አያሳይም። ከዚህ በፊት እንደወጣና እንዳልተረከቡ ነው የሚያሳየኝ።
እኮ አዎ፣ ደውለውልኝ ነበረ ደውለውልኝ እሺ ትእዛዝ ይዘን እየመጣን ነው የት አሉኝ። እዚህ ቦታ አልኳቸው፣ ግን ያ ትእዛዝ እኔ ጋር ይዘው አልመጡም። ስለዚህ ኦልሬዲ ከወጡ የት እኔ ጋር ትእዛዙን ይዘው አልመጡ ነው።
ኦኬ። እስኪ እሱን ቼክ አረግላለሁ። ነገ ላስልክሎት መረከብ ይችላል። ይሄን ቴስቲው አልተላከም ዛሬ።
ቴስቲው እዚህ ጋር እንዳልወጣ ነው የሚያሳየና
ሌ- ሌላ ያዝኩት ዛሬ ድንች ምናምን ካሉት ድንች፣ ቲማቲም ታ- የታዘዘ ኦኬ፣ ሶስቷል ዛሬ ላክ
hello check እያሉ ነው። አንዴ እሺ እሺ እሺ አባት
hello ሰለሞን አቤት
ድንችና ቲማቲም ዛሬ ይቶሎታል፣ ይረከባሉ።
okay ካሮቱ አልመጣም
ካሮት order አሉት። እሺ
ይመስሎኛል የለኝ
የካሮት የለውትም፣ ድንችና ቲማቲም ነው ያሉት።
እሺ አዎ።
የቴስቲውን ነገ አስልክልኝ እሺ print አደረግ ቴስቲውን ነገ አስልክሎታለሁ። ነገ የት ላስልክሎት?
ሀያ ዘጠኝ site ሁለት block ሁለት
ሀያት አርባ ዘጠኝ site ሁለት ሁለት
እሺ driver ይደውልሎታል። ገመገ እሺ